Hello ጤና ይስጥልን ምክር ቤት ጤና ይስጥልን ሰላም ነው?
እግዚአብሔር ይመስገን።
ከአካ ነው የምደውልልሽ ኤፍሬም ተወልዶ branch እሺ ያ-
አረካ ቴሌ ስድስት የሚለው shopping እ
አረካ ቴሌ ስድስት የሚለው shopping ነው ነው አረካ ቴሌ ስ- ስድስት ስድስት አረካ ቴሌ ስድስት የሚለው ነው እና እሺ እሺ ኮዱ የቲቪ እና የ desktop አንድ አይደለም።
እ ሶስት
የ desktop odd ኢና odd እና የ PC አንድ አይደለም።
odd ነው
አ
odd ኡ አንድ አይደለም።
አ አለ እየቆጠረ ያለው ቲቪ ላይ ዘጠኝ ካለ እዚህ desktop ላይ አስራ ዘጠኝ ብሎ አንድ ቁጥር
Okay TV ው ላይ እና desktop ላይ አንድ አይደለም። odd ኡ ነው የምትለኝ?
አ odd አንድ ልታ- ልታደርግልኝ እሺ እሺ ቶሎ በይ አረካ ቴሌ ስድስት እሺ